ጤና ይስጥልኝ። ጤና ይስጥልኝ አቶ ድሮምሳ። አቶ ድሮምሳ ኖት? እሺ ከአሪፍ ፔይ ነበር ምደውልሎት ሎዛ እባላለሁ። ከአሪፍ ፔይ ነበር ምደውልሎት ሎዛ እባላለሁ።
እሺ እሺ withdraw አድርገው ነበረ ከቱኤክስ ስፖርት አይደል?
ውስዶ አዎ June ሀያ ላይ withdraw አድርገው ነበረ አንድ ሺ አምስት መቶ ብር ከቱኤክስ አዎ፣ እ፣ transaction ኑ fail ስላደረገ wallet ላይ ያደርጉታል። Transaction failed ነው የሚለን ለኛ። ስለዚህ wallet ኡ ላይ ያደርጉት።
አሁን አይሰራም።
መስመር ላይ ያሉ
አ
እሺ፣ wallet ኡ ላይ check ያድርጉት እና
አ እ፣ እንት- ለእኛም መልሰው ደውሎ ሪፖርት ማድረግ ይችላሉ።
እሺ እሺ ደንበኛችን መልካም ቀን